ሄሎ ሄሎ አቤት ቤርሳቤ አዎ አዎ ደውለሽ ነበረ።
አዎ ደውዬ ነበር።
ም- ምን ላይ እንደተመዘገብሽ ነው ማወቅ የፈለግሽው?
አዎ አዎ እኔ አሁን እየደወልኩ የነበረው provider ኦች ጋር ነው። provider ኦች ማለት አገልግሎት ሰጪዎች ጋር ነው እና አገልግሎት ሰጪዎች list ውስጥ ነው ስልክሽን እና ስምሽን ያገኘሁት።
okay
ለስራ ነበር አንቺ የተመዘገብሽው?
እ፣ application ላይ ነው የተመዘገብሽው። በመሰረቱ አፕሊኬሽን ላይ አፕሊኬሽኑ ላይ እ፣ December six ነው የተመዘገብሽው
okay okay ይሆናል።
እንጂ ምንም አይነት አገልግሎት አትሰጡም።
እ፣ እኛ አሁን ለጊዜው የምንሰጠው የልብስ ስፌት አገልግሎት ነው።
የልብስ ስፌት እኮ አገልግሎት አዎ።
ሰጪዎች ናችሁ ማለት እኮ ነው።
okay yeah እሺ።
እ፣ እሱ ላይ ነው አዎ የተመዘገባችሁ።
አይ እንትን ትል- ትል ስላላለኝ ነው ይቅርታ።
እ፣ ምንም ችግር የለውም። ለ- ለዛ ቆይ አንዴ ል- መልሼ ልደውልልሽ እሺ፣ አይሻልም?
እሺ የልብስ ስፌት list አላገኘውም እዚህ ላይ እና ሳገኝ መልሼ ወይ ነገ ጠዋት መልሼ እደውላለሁ። ይቅርታ ስላጉላላሁሽ።
ችግር የለም። ጣራ ችግር የለውም። አመሰግናለሁ።
እሺ ቤርሳቤ አመሰግናለሁ።